ሄሎ ሄሎ ሰላም ጤና ይስጥልኝ።
አውርትለ አልፍሬድ ሶፋ ከ WePlus Solution ድርጅት ነበር ምደውልሎት።
እሺ ከዚህ በፊት WePlus Solution provider መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
አልተመዘገብኩም።
Okay፣ በፊት agent ኦቻችን መዝግበው ነበር። ምናልባት ሌላ ስልክ መዝግበው ይሆን?
እንጃ አላውቅም።
እሺ፣ ለመመዝገብ ከፈለጉ ትንሽ ነገር ልንገሩት ስለ ድርጅታችን።
አይ አሁን ሚግሬሽን ስለሆንኩኝ አይመችኝም።
እሺ፣ በቃ መልሼ እደውልልዎታለሁ። እሺ